ጤና ይስጥልኝ ሁሉ ስፖርት ባኮ ምልዳው
ትናንት ሲዲውን ጨዋታ ፎደን አስገባል ብዬ እጄ ነበረ እና ኤክስ ተደረገልኝ፣ ግን አስገብቷል እሱ
እ
እንትን ፎደን አስገባል ብዬ ነበረ ሲድና
የትኛው ቲም እንደሆነ ስክሪንሾት ያርጉና ቴሌግራም ላይ ላኩልን። ኤክስ የተደረጉትን
ኮዱንም ልላክ።
አዎ
እሺ